ሰማንያ ሰባት እሺ ሰባ ሰባት እሺ ሰማንያ ሰባት ሰባ ሰባት አስራ አንድ አስራ ዘጠኝ hello አቤት
አቤኔዘር ከቢሎ ከቢሮ ነበር የምደውልህ።
እሺ
ትላንት በስምንት አድርሰህ ነበረ ናሆም የሚባል customer ጥቅል ጎመን አዎ አዎ ሀያ ነው ያዘዘው እና ጎድሏል እያለ ነው።
ልክ ነሽ ጎል ሰለሞን እ፣ ለ warehouse manager ኡ ነግሬዋለሁ እና አሃ።
ነገ በ safe መልክ አወጣለታለሁ ብሎኛል።
okay warehouse አሳውቀሃል።
warehouse አሳውቂያለሁ። አዎ እሺ በጣም አሪፍ። እሺ አቤኔዘር እሺ ቻው። እሺ ሰላም ዋል።
ይፈጠራል።